Hello አንተነህ ደህና ነህ ደህና ደረስክ ቀለሙ እንዴት ነህ አለሁ አለሁ ሰላም ገባህ አላወኩትም ስልክህን አዎ ሰላም ገብቻለሁ ቀለሙ ቢሮ ገብቼ ነው የደወልኩልህ እኮ እንዴ ለምን እንዴ የቢሮ አይደለም እንዴ
ሙዳ ተያዛል ልጅ የኔ ድምፅ እየሰማው ነው
እና ዜሮ አንድ አንድ አይደል የሚለው አላየኸውም
አዎ እሱ ግራ አጋብቶኝ ዜሮ አንድ አንድ ምናምን ነገር ሲበዛብኝ እኮ ነው አላውቅም ግራ ያጋባኝ እኮ ቴሌ እንደዚህ ዜሮ አንድ አንድ ብላ አስጀምራለች ደህና ደረስክ የመገናኛ አዎ ሰላም ገባሁ እንትናን እኮ አደረኳት አቶ ዳዊትን ማሳፍሬ
እሺ ደረ በቃ አቶ ዳዊትንም አሳፍኩና እንትን ደጀኔንም የሚፈልግበት ወረደና በቃ ነው አቶ ዳዊት እኮ አቶ ዳዊት እኮ የሚያስጠላ ቤቱ ዜጎ በሩ ታልፍ ገባው። እሺ አይ ኖ ኖ ኖ ኖ ተነጋግረን ነው ከዛ የመጣ ነው። እንትን ጋር ወረደ አገኘው፣ ወዲያው ከኔ እንደወረደ ታክሲ አግኝቶ ወደ ሰፈር ገባ።
አይ ዛሬ ተገላግሏል። ደህና ሆኗል። ደህና ሆኗል ማለት ነው።
ሲነሳም ነግሬዋለሁ። ነዳጅ ከኪሴ ነው የቀዳሁት እኮ የለኝም ብዬዋለሁ። እሱ ተረድቶ ነው የተነሳው ከቢሮ አ፣ በጣም ለዛ ነው።
OK፣ ደህና ተገባ። ግድ የለም።
አዎ አዎ፣ thank you ቀለሙ።
Hello እሺ እሺ እሺ